ሄሎ
ሰላም ጤና ይስጥልን ቤተሰብ
ቤት ቤት እንትን password ሳስገባ አልከፍትም እያለኝ ነው። አዲስ account ከፍቼ ነበር በዚህ ስልክ።
እሺ ረስተከው ነው?
no ከፍቼው እ login ስለው አ- password ማስገባው confirm አልኩ። ከዛ በኋላ ምንም ይላክልኝ ኮድ የለም ይልካልኝ።
አይ አ- እንደ አዲስ register ስታደርግ ነው ወይስ login register አድርገ ነበረ?
አዎ login ብዬ ስገባ አይገባልኝ።
ከዚህ በፊት ትገባበት ነበረ ነው የመጀመሪያት ነው ገና ስከፍተው ማለት ነው። ትናንትና ነው የከፈትኩት።
እ ከትናንት ወዲያ ምናምን ነው የከፈትኩት።
ከትናንት ወዲያ አሁን የከፈትኩት password ምናምን አስገብቼ እንትን ስል የለም lo- login ስለው አይገባም።
እስቲ በዚህ በዚህ ስልክ ቁጥር ነው።
ነው?
አዎ
እሺ ቆይ account መከፈቱን check ላድርግ።
እሺ
አይ አላረክም ገና እንደ አዲስ ነው register የምታደርገው። በዚህ እንትን እይ።
አላለም።
ወይ እዛው መክፈት ትቻለሽ እንዴ አንቺ?
እኔ መክፈት አልችልም፣ ግን ልንገርክ ስልክ እ።
ዘጠኝ አድርገህ ጀምረው።
እ?
ስልክን ስታስገባ ዘጠኝ ብለህ ጀምር፣ ዜሮን አትጨምራት።
አይ ሀያ አምስት ማምሳ ላይ ዘጠኝ ብዬ ነው የጀመርኩት። እሱንማ አዎ ከዛ እ፣ password ን ደግሞ capital letter፣ small letter፣ እ።
symbol እና ቁጥሮችን መያዝ አለበት። አጠቃላይ ስምንት digit ነው መሆን ያለበት።
እሺ ስምንት መሆን ያለበት።
አዎ capital፣ small፣ symbol እና ቁጥሮች ግን ያስፈልገዋል።
እሺ እንደዛ አድርገህ ሞክረው።
እሺ እሺ መልካም ምሽት።